hello ጤና ይስጥልን።
አብሮ ይስጥልን።
ኔክስት ባር ነው።
አዎ
ጤና ይስጥልን።
አቤት፣ እግዚአብሔር ይመስገን።
ይሰማዎታል? ኔክስት ባር ነው።
አዎ ይሰማል።
ከአሪፍ ፔ ነበር የምደውሎት ደንበኛችን። አሪፍ POS machine
እሺ POS machine ኑ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበረ።
እስካሁን ምንም ያጋጠመን ነገር የለም። ግን እነዚህ አሁን ቴሌብር እሺ አይሰሩም። እነሱ እንትኑ ኔትወርኩም አይሰራም። ወስደንም check አስደርገን ነበር፣ እሺ እሱ አይሰራም። እሱን እየተጠቀምንበት አይደለም።
እሺ ደንበኛችን በእኛ በኩል እናሳውቅታለን። ምናልባት ችግር ከገጠመው ዘጠና ሶስት ዘጠና አምስት ላይ ደውለው ያመልክቱ።
እሺ እሺ እሺ እናመሰግናለን። መልካም ቀን ይሁንልዎት።